ጤና ይስጥልን ሁሉ ስፖርት እባክዎ ምን ልርዳዎት?
ሄሎ ሁሉ ስፖርት ነው ምን ልርዳዎት?
እንትን ከ- የሆነ ከ- እንትን deposit ሁሉ ስፖርት ላይ እንትን አድርጌ ነበርና withdrawal አድርጌ ነበር። withdrawal አድርጌ ከዛም በኋላ እንትኑ screenshot አድርገህ ቴሌግራም ላይ ላክልኝ check እናደርጋለን ብለ- ብላችሁኝ check እንድታደርጉ ቴሌግራም ላይ ልኬ ነበርና እስካሁን አልገባልኝም መቼ ነው የላኩት ቴሌግራም ላይ?
እ መቼ ነው ቴሌግራም ላይ ላኩት?
ጠዋት- ቴሌግራም ላይ ላኩልን መቼ ነው?
ጠዋት
እሺ መልስ ስናገኝ እዛ ቴሌግራም ላይ ስለምናሳውቆት በትዕግስት ይጠብቁን። እሺ ደንበኛችን።
አዎ፣ እሺ አፍጥኑልን እስኪ በእናታችሁ
እሺ መልካም ቀን።